hello ሰላም ጤና ይስጥልን።
ሰላም ቅድም ደውዬ አናግሬያት ነበረ። lost የሆነ ቲኬት lost ሆኖብኝ ማለት ነው።
እ?
lost ያልሆነ ቲኬት lost ብሎብኝ አናግሬያት ነበር እና ቴሌግራም ላይ ID number ኡን ልካ ላክ ብላ ልክላችሁ ምን መሰለህ?
ID ልካ ነበር።
አዎ ልኬ ነበር። አዎ ስምህን ማን ልበል?
ሄኖክ ሄኖክ መኩሪያ
እ?
ሄኖክ መኩሪያ
ሄኖክ ከዋሳ መኩሪያ መኩሪያ
አንዴ ሀይ ብለህ ትልክልኛለህ? እዚህ ላይ ስራ ላመጣልኝ።
ለብሱ ገዛ ልግባ አዎ